ይስጥልኝ። አሪፍ ቤት ሰላም ነኝ። ባኮም ድርዳ
ሰላሳ ስምንት ብር deposit አድርጌ ነበረ ጃምቡ ቤት ላይ
deposit አድርገው አልገባለትም።
አዎ፣ አልገባልኝም። አዎ፣
መቼ ነበረ ይሄ?
ማታ ወደ ዘጠኝ ሰዓት አስር ሰዓት አካባቢ ነው መሰለኝ።
እዛ ማታ እኛ ጋር ደውሎ ልስመዘገበው።
አልተመዘገበም።
እሺ ማልበ እ ስም አልበ
ስሙ
የእርሱን ስም አልበል
የቤቱ
የእርሱን ደመኛችን የእርሱን ማልበል።
የኛ
አዎ
አ፣ መርዋን ነኝ።
ማን አሉኝ?
መ- መርዋን ከማል
ደመኛችን ስሞታል።
አዎ፣ ስሙ መስመር ላይ እሺ፣ ስሞት ማልበል
መርዋን መርዋን።
እም፣
እሺ መርዋን ማን
ከማል አሳ
ከማል።
አሳ
እሺ በዚህ ስልክ ነበር የተጠቀሙት።
አዎ፣
እሺ ትናንትና ከ- ከየት ወዴት ነው እያላኩት deposit ያደረጉት? ከ- ከቴሌ ከቴሌ ብር ከቴሌ ብር ወዴት? ጃምቦ ሀውስ አዎ፣ ጃምቡ ቤት ወደ ጃምቦ ቤት።
አዎ፣
okay ምን ያህል ነበር ያሉኝ?
እ ምን ያህል ነው የላኩት? ሰላሳ
ሰላሳ ስምንት ነው መሰለኝ።
ሰላሳ ስምንት ብር።
አዎ፣
እሺ፣ ደንበኛችን መዝገብ ያስተላልፍ ይሉታለው እ አይተው በእኛ በኩል fix ሲደረግ እኛ ራሳችን መልሰን እናሳውቆታለን።
አሁን አልተቻለም።
ምን አሉኝ?
አይ ምን ነው ችግር አለ?
በእኛ በኩል ችግር ካለ ይታይሉታል።
እሺ ያ message ላክልኝ እስቲ ያ message አምጡ ይለ- ይለኛል እና
ምን አሉኝ?
ያ message ከጃምቦ ቤ- ከአሪሴ ውስ- ውሰድ አለኝ።
እሺ ከቴሌብር ሲል- ሲልኩ የታከሉት message አለ አይደለ? confirmation ኡ አዎ ያ ነገር ጠ- ጠርጋለሁ መሰለኝ።
እሺ ካለ ቴሌብር ውስጥ ገብተው transaction ያደረጉበትን history ላይ ገብተው ማግኘት ይችላሉ።
እሺ አሁን ነው ይህንን ገንዘብ እንዴት ነው ማግኘት ብቻ ታዲያ? በዛ ቴሌ አይ ቴሌብር ሮት ላይ ይግቡና
አውቃለሁ ያ አዎ screenshot ኡን ለእኛም ይልኩልናል።
አረ ደግሞ በቃ በዛው ይቅራ።
ደንበኛችን እ፣ ከቴሌብር ልከዋል አይደለ? deposit አድርገዋል።
አዎ deposit አድርጌ እሱንም የሚያሳይ transaction ቴሌብር ውስጥ ሲገቡ history ላይ ያገኙታል። እሱን screenshot አድርገው ይላኩልንና በዚህ በኩል ካለ ችግር እንዲፈታሉት ነው።
ካለበለዚያ አይፈታም ማለት ነው።
ቴሌብር ላይ ካገኙ እኮ ማግኘት ይችላል ደንበኛችን።
አይ
እሺ፣ እሱ ላይ ገብተው screenshot ያድርጉልና ስልክ ቁጥር ልንገሮት፣ በዛ በቴሌግራም ይላኩልን። መስመር ላይ ያለው
አዎ አለ
እሺ፣ ስልክ ቁጥር ልንገሮትና በቴሌግራም ይላኩልን። ቴሌብር ላይ አይ እባክህ ይቅ- ይቅርብኝ እንዳውም
እሺ፣ አንዴ መስመር ላይ ይጠብቁኝ። እሺ። እሺ። እ፣ ደንበኛችን ወይም ደግሞ ወደ ቴሌብር ደውለው ሪፖርት ማስላክ ይችላሉ።
ተይ ተይ